ሄሎ ሄሎ ጤና ይስጥልን ቤተቤት ተቋረጠ እኮ ይዝዱ አድርጌ አስር ሺህ እያልኳችሁ ሶስት ጊዜ ደውያለሁኝ። ስልኩን ተጉታላችሁ።
የቤስት ቤት ቁጥር የደወልክበት ይሄ የደወልኩበት ነው።
ነው የተዘገየው። አንዳንዴ ስልኩ ሊቋረጥ ይችላል። ለዛ ነው። እሺ።
ሶስት ጊዜ መረዳ ስልኩም ጨዋታውም ምኑም ሲስተማችሁ በአጠቃላይ እያስቸገረ ነው በጣም እና ይህን ሰሞን የሆነ ትንሽ ሲስተም እያስቸገረ ነው። ለዛ ነው እንጂ
እሺ የ- የ- ከእኛ ጋር የሚያያዛል። አንዳንዴ ከባድ ነገሮች ስላሉ ነው። እሺ።
እሺ
withdraw አድርገህ ነው?
አዎ ስንት ብር ነው?
አስር ሺህ ብር
ዛሬ ነው?
አዎ አሁን
አ ገብቶልሃል። አፕሩቭ ተደርጓል እኮ ኧረ አሁን ይላኩታል ሌላ አዲስ አልገባም አዎ